አንከባለለ ውዴ እንዳንተ ያለ ወዴት አለ ጻድቅ ጠፍቶ አንድስ እንኳን በሕጉ ፊት ሲመዘን በሕጉ ፊት ሲመዘን አይደለም በደላችን ጽድቃችን መርገም ሲሆን ጽድቃችን መርገም ሲሆን የእግዚአብሔር ልጅ ተገልጠ የጠላት ምክሩ ፈርሷል፣ የጠላት ምክሩ ፈርሷል። ኢየሱስ እርቃን ሆነ፣ ትውልዱ ምሕረት ለብሷል፣ ትውልዱ ምሕረት ለብሷል። ኧረ እንዳንተ ያለ ከወዴት አለ የበደሌ ሸክም ያንከባለለ ውዴ እንዳንተ ያለ ወዴት አለ? ባሪያዋን እንድታነግስ የባሪያ መልክ ይዘሃል፣ የባሪያ መልክ ይዘሃል። እምባዬን የዓይኔን ጅረት በደም ገድበሃል፣ በደም ገድበሃል። የልቤ ልብ አንተ ነህ ነፍሷ እኮ ነህ የነፍሴ ነፍሷ እኮ ነህ የነፍሴ መኖሬ ህልም ነበር ባትሆነኝስ ትንፋሴ ባትሆነኝስ ትንፋሴ ኧረ እንዳንተ ያለ ከወዴት አለ የበደሌ ሸክም ያንከባለለ ውዴ እንዳንተ ያለ ወዴት አለ? ለጻድቅ ነፍሱን ሚሰጥ በጭንቅ ይገኝ ይሆናል፣ በጭንቅ ይገኝ ይሆናል። ገና ደካማ ሳለሁ አንተ ግን ወደኸኛል፣ አንተ ግን ወደኸኛል። በሞት እንደታረኩ በሕይወት ድናለው በሕይወት ድናለው። የዘላለም መስዋዕቴ ዘላለም አምንሃለው ዘላለም አምንሃለው። ኧረ እንዳንተ ያለ ከወዴት አለ? የበደሌ ሸክም ያንከባለለ ውዴ እንዳንተ ያለ ከወዴት አለ? በኪዳን ነው ሕይወቴ በኪዳን ነው ኑሮዬ በኪዳን ነው ኑሮዬ ደም ነው ማኅተቤ ያጌጥኩበት ድሬ ያጌጥኩበት ድሬ ሞትክን በሚመስል ሞት ካንተ ጋር ብተባበር ካንተ ጋር ብተባበር በትንሣኤ ታድሼ በራለሁ እንደ ንስር በራለሁ እንደ ንስር ኧረ እንዳንተ ያለ ከወዴት አለ የበደሌ ሸክም ያንከባለለ ውዴ ሸከም ያንከባለ